ሀሎ
ሰላም ጤና ይስጥልን። The Boys to Barber አዎ አዎ
ሀዊ ይባላለሁ። ከ We Plus Solution ነው የምደውለው።
እሺ ድርጅታችን አዲስ application launch አድርጎ ነበረ። በዚህ application ላይ ከሀምሳ በላይ የተለያዩ service ኦችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው አገልግሎቶች መካከል ደግሞ የወንዶች የውበት ሳሎን አንዱ ነው እና አንተም application ኣችንን ተጠቅመህ እ፣ በድርጅት ውስጥ ለሚሰጡ አገልግሎቶች ማስተዋወቅ እንዲሁም ደግሞ ኦንላይን እ፣ schedule ኦችን book ማድረግ እንድትችሉ ይህንን እድል አመቻችተናል።
okay እ፣ መልሼ ልደውልሽ አሁን ስራ ላይ ስለሆንኩ ልጨርስና እሺ application link ኡን ወይ ል- ልላክልህ እና ይኸው።
እሺ፣ እሺ እሺ አመሰግናለሁ። መልካም ቀን።